ሄሎ ጤና ይስጥልን።
አቤት
ሄሎ ሄሎ፣ አብሮት ሄሎ፣ አይሰማም እንዴ?
ይሰማኛል። እሺ
እ፣ ሳራ ክራይ ነው ብቻ ያ ልክ ነኝ ነበር።
ራይ ነው እሺ We Plus Solution We Plus Solution ከሚባል company ነው እና
okay።
ሄሎ
አቤት ምን company ውን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service
okay We Plus We Plus ከሚባል company ነው የምደውልላችሁ እና ስልክ ቁጥራችሁ በ Jiji ላይ ያገኙ ነው። company ላይ አንድ app develop አድርጓል እና okay ከሀምሳ በላይ service ኦች አሉት እና ከነዛ service ኦቹ ሄሎ ክራይ ነው እና okay እነዛ service ኦች በቀላሉ ራሳቸውን ለማስተዋወቅ እኛ ላይ ምንም አይነት ክፍያ ሳይጠይቁ ተመዝግበው በቀላሉ ራሳቸውን እንዲያስተዋውቁና ምን አይነት አገልግሎት እንደሚሰጡ በቀላሉ
okay okay።
የ company ው service
ይቆራረጣል ግን እሺ
አይ- አይሰማም እንዴ?
ይቆራረጣል። አዎ።
ሰጪውንና
ምን አለ?
ማ service ሰጪውን ማገናኘት ነው የኛ company ም አላማና እሺ ፈቃደኛ የሆኑ company ዎች ያለምንም ክፍያ እኛ app ላይ እንዲመዘገቡ ነበርና ፈቃደኛ ከሆኑ እኛ link app ላይ እንዲመዘገቡ ነበር። በተጨማሪም ደግሞ app ኣችን ላይ ከተመዘገቡ እኛ ሰራተኞች በእኛ advertising ሰራተኞች በእኛ cameraman ኦች ለ TikTok እና ለ social media የሚሆኑ ቪዲዮዎችን አጫጭር ቪዲዮዎችን የሚፈልጉበት መንገድ ይታወቅሎት ፈቃደኛ ከሆኑ link ኡን ልኬሎት ቢያዩ ብዬ ነው
okay። ምን ትልኪልኝ አሁን?
link ልኬል መመዝገብ ማለት ነው link ኡ ላይ okay እሺ፣ ላኪው ችግር የለም።
እሺ፣ በዚህ ቁጥር ነው አዎ
እሺ እናመሰግናለን